Hello አቤት Hello ጤና ይስጥልኝ። ይቅርታ ቀስቀስኩልኝ።
ችግር የለም
የምደውልሎት ከ We Plus ወይ ነው። አቶ ኢዮብ ደረጀ ኖታ።
አቤት አቤት አዎ አዎ Hello
Hello አዎ አዎ ከ We Plus Solution ድርጅት ነበር የምደውልልህ። እሺ ድርጅታችን የ transportation አገልግሎት ተቋም እና አሁን ላይ ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል። ያ ምንድን ነው? ከእያንዳንዱ trip የምንቆርጠው አስር percent ሲሆን እዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ድርጅታችን ያደረገበት ዋናው ምክንያት አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህንን በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣነው። እንዴት አቤት ሀሳባችንን ሀሳቡ ደስ ይላል፣ ግን ጋራጅ ነኝ። ከጋራጅ ስወጣ ልደውል ወይ እንዴት ነው?
ችግር የለውም። አሁን ላይ ሀሳባችንን ከወደዱትና ከኛ ጋር መስራት ፈቃዶት ከሆነ እሺ፣ በሚመለሱ ሰዓት We Plus Solution Provider የሚል application አለን። እሱን አውርደው እዛ ላይ መመዝገብ ይችላሉ። በተጨማሪም text በማደርግሎት ቁጥር እዛ ላይ ሲመጡ document ኦችን መላክ ይችላሉ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ እንቀበላለን። እሺ፣ መልካም ቀን። ሰላም ዋሉ።